ሄሎ ሄሎ ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ከዊፕላስ Solution ነበረ ምደውልሎት።
እሺ ዊፕላስ Solution application ላይ ተመዝግበው ነበር አይደለ?
አዎ አሁን የተመዘገቡትን service ኦች system ላይ active እያደረግን ነበረ እና አንዳንድ ያልተሟሉ መረጃዎች ስላሉ እነሱን ለማሟላት ጠየቅ ነበረ።
እሺ
በምን አገልግሎት ነበረ የተመዘገብሽው? ምን ሰጪው service beauty ነው ምሰሪው?
ግን beauty salon ነው ግን እ, ሙሉ አገልግሎት ነው beauty፣ እኛ የምንሰጠው። ሬማ የሴቶች እ, makeup ombre- ምናምን ምናምን አዎ ኦ- በቃ ወደ አስራ እሺ፣ ሶስት አገልግሎት እሱ እንዴት ነው የምታካትችው?
እሺ ደግሞ ስላለው በሁሉም እንትን ማድረግ ይችላል፣ ችግር የለውም። ምን ምንድን ነው ስሙ
ሬማ Beauty ስሙ ባር ምንድን ነበረ?
ሬማ እ?
Beauty Bar ሬማ Beauty Bar ሬማ
ሬማ R E M A
እሺ ሬማ ብያለሁ። የት አካባቢ?
እ፣ ሳፋሪ ሰሚት ሳፋሪ
እሺ ያንቺ ሙሉ ስም
ኤልሳቤጥ አሰፋ
ኤልሳቤት አሰፋ። እሺ በዚህ ቁጥር ነው customer ብደውሎት ሊያገኙት የሚችለው ወይስ ሌላ እ- ተጨማሪ የምታስመዘግቡት ቁጥር አለ?
አ፣ ሌላ አለ
እሺ እ- ንገረኝ፣ እሱንም ተጨማሪ ካርድ
እ?
ልንገርሽ እሺ፣ ልንገርሽ እሺ
ዜሮ ዘጠኝ እ?
ዜሮ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ስልሳ አራት
ስልሳ አራት ዘጠና ሰባት ዘጠና ሰባት
ዘጠና ሰባት ዘጠና ሰባት እሺ የስራ ሰዓታችሁስ ከሰኞ እስከ እሁድ ነው?
አዎ
ስንት ሰዓት? ጠዋት ሁለት ሰዓት ከሁለት ሰዓት እስከ ማታ ሁለት ሰዓት እስከ አንድ ሰዓት
እስከ አንድ ሰዓት። እሺ የቀበሌ መታወቂያዎትን ወይም የ TIN number ኦትን የ license ፎቶ አንስተው መላክ ይችላሉ በቴሌግራም።
አዎ ይችላል
እሺ አመሰግናለሁ። በተጨማሪም ደግሞ የእኛ company ከሌሎች advertising company ዎች ጋር አንድ ላይ ይሰራል እና ፈቃደኛ ከሆናችሁ የእናንተንም ቤት ሙሉ ለሙሉ ለማስተዋወቅ ምን እንደምትሰሩ፣ ምን አይነት አገልግሎት እንደምትሰሩ፣ እንዴት እንደምትሰጡ በእኛ ሰራተኞች ማስታወቂያ እንድንሰራ ይፈቅዳሉ። ጊዜ schedule ወስደን እንትን ብለን ምንም ችግር የለውም እሺ፣ እናመሰግናለን በጣም እሺ እሺ
እሺ።